ቪዛ ኢትዮጵያ ሰላም ነው እኮ የሚነግረው።
ኦክሲጅን ለመመዝገብ ነበረ
ሲነበር ወይ ቢጃ አይዶት ይንገሩኝ።
እ
ሲነበር ወይ ደግሞ ቢጃ አይዶትን ይንገሩኝ።
ሲን ነበር ሶስት ዜሮ
እሺ ዜሮ
ዘጠና አምስት ዘጠና አምስት ሀምሳ ሶስት
ዘጠና አምስት ሀምሳ ሶስት
ሀያ ስድስት ሰባት ሀያ ስድስት ሰባት ሰባት ባልደራስ ኮንዶሚኒየም
እሺ፣ አንዴ መስመር ላይ ጠብቁኝ። የቤቶች ስም ማን ነው የሚለው ደንበኛችን?
አዲኮ ባርና ሩስታን
አዲኮ
አ
መዝግቤ ትኬት ነም- ትኬት ቁጥር ስለምሰጡት አንዴ መስመር ላይ ጠብቁኝ።
እሺ
ሙሉ ስም የእርሶን ማን ልበል?
ብሩክ
ብሩክ ማን?
ብሩክ ሞላ
አሁን በደወሉበት ስልክ ላይ ያዘ።
ማለት ያዥ አቤት
መስመር ላይ ያሉ ደንበኛችን።
አዎ መስመር ነው እሺ፣ የት አካባቢ ነው?
ባልደራስ ኮንዶሚኒየም
ደንበኛችን አለው እየመዘገብኩሎት ነው።
እሺ እሺ
ደንበኛችን ይቅርታ መስመር ላይ ስላቆየሁት ትኬት ቁጥሩን የያዙ እሺ እሺ ሀያ ዘጠኝ አርባ አምስት ሀያ ዘጠኝ አርባ አርባ አምስት
እሺ ሀያ ዘጠኝ ይህ አርባ ለወረፋ የያዙ ትኬት ቁጥር ነው።
እሺ እሺ ሌላ የምረዳውት ነገር አለ?
እም አመሰግናለሁ እሺ ስለ ደወሉ እናመሰግናለን። አገልግሎቴ ላይ ያለዎትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።